Hello. ሄሎ ሄሎ ጤና ይስጥልኝ።
አቤት
በአጋር ላይ ተመዝግበው ነበር።
እ ድር አጋር ላይ ተመዝግበው ነበር።
እንትን ነበረ ለመመዝገብ ሳይሆን
እ እ፣ ድጋሚ ላይ እቃዎችን መሸጥ ፈልጌ ነበር።
የራስህ ዕቃ
የ- የራሴ የማመርተው ሄሎ ሄሎ ሄሎ ሄሎ አይሰማ ሄሎ ሄሎ ይሰማል። የምታመርተው ዕቃ አለ እኮ ወይ?
አይሰማ አሁን ይሰማል።
ድርግር ያለ ለ- እቃዎችን ለመሸጥ ፈልጌ ነበር።
የምታመርተው ዕቃ አለክ?
አ
ምን አይነት ዕቃዎች ናቸው?
የህፃናት ልብሶች ናቸው። ቬሎች ናቸው።
ልብስ።
እ?
እሺ፣ እሺ። ስልክ ልስጥህና ትልክልኛለህ ቴሌግራም ላይ ፎቶቸውን።
እ፣ እኔ ስ- ጠቃጠቆ ነው እ? እ?
ተ- ተጫ አይደለም። አዜ ቴሌግራም ምን አልከኝ?
አል ቴሌግራም አልጠቀምም።
መልሼ እሺ፣ ልደውል።
ቆይ እሞ- እሞክራለሁ። ቆይ እሺ፣ በዚህ ልጻፍልህ። በዚህ ስልክ ሄሎ ሄሎ ሄሎ ሄሎ